ያው ለስራና የመልታለት
አንደኛው ኦርደር ስለማልደርስበት ቢወጣልኝ ፈልጌ ነው።
እሺ ውድ ነበር ንገረኝ።
አስራ አራት አስራ አንድ
አስራ አራት አስራ አንድ እሺ ቀጥሎ ቢያስከሆነ ኦርደር ንገረኝ።
ቀጥሎ ያለው አስራ ሶስት ዘጠና ሁለት አስራ ሮ- አስራ ሶስት ዘጠና ሁለት አስራ ሶስት ዘጠና ሁለት
ዘጠና ሁለት እሺ አንድ የጠበቀኝ ፈትልኝ ቶማስ ከኦሎምፒያ ያለው እንዲወጣል የፈለግከው አዎ አዎ እሺ። ቁጥር
ቶማስ አስወጥቼ ይላለሁ። እሺ እሺ